ጤንስል ሰላም አብሮ ስል ጤንስል ስለነበር ሰላም ባለው ከፊን ንብለው መሀመድ አሪፍ ያው አመጠ
ስጠልኝ ደው ታስ ያሰማሁት እሺ እሺ ይሰማል
የደወልኩት ታህሳስ ውስጥ ወይም በአስራ ሁለት በኢትዮጵያ ብሔራዊ ቴአትር የሚከ- የሚካሄድ የአርቴ ሶስት ዜሮ ዝግጅት ላይ እርሱም ዝግጅት ነው። ዝግጅቱ የሚሆነው ከጠዋቱ ሶስት እስከ አምስት ሲሆን ለመብለው ጥሩ ቦታ ከ- ላይ ይቻላል።
መቼ ነው ይቅርታ መቼ አለ ታህሳስ አልተም ታህሳስ ሶስት እሺ ታህሳስ ሶስት ወይም ደግሞ December አስራ ሁለት እሺ እ፣ ስንት ሰዓት የት ነው ቦታው
የኢትዮጵያ ብሔራዊ ቴአትር ከሶስት ከአምስት ሰዓት በኋላ።
ይቆ ይቆራርጣል ያ ብሔራዊ የሚል ነው አይኖች የኢትዮጵያ ብሔራዊ ቴአትር okay እሺ እሺ እሺ
ስለዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመቸታል።
እ፣ ምን ምን አላችሁ እናንተ ወይ መጥሪያ ምናምን አላችሁ ሌተና አዘጋጅተዋል ወይስ
አያስፈልገው መግቢያ ያው ዝም ብለው ነው የሚገቡት።
okay፣ ችግር የለውም። ታህሳስ እ፣ እሺ አመቻቻለና ችግር የለውም። እኔም እ፣ ችግር አለው ሌላ supervisor መሆን አይችልም።
ይቻላል። ከ- ከ- ከድርጅቱ አንድ ሰው ወኪል ይችላል።
ጥሩ እ፣ በ branch ነው የደወላችሁት ወይስ እንደ አባድር ነው? አጠቃላይ ይቅርታ ምን አሉኝ? መስመሮች ተቆራረጠ።
አባድር እንደ አባድር ብላችሁ ነው ወይስ እንደ branch ነው የደወላችሁት?
አይ እነ branch ነው ይሄ የጉርድ ሾላ branch ነው አለ አ አ አ
በየ branch ኡ ስለሆነ የጉርድ ሾላ branch ላይ አንድ ወኪል መላክ ይችላል።
አ፣ እሺ በቃ ችግር የለም ችግር የለም። ስልክ form ብታደርገኝ በስታረግልኝ ሞርሽ
ምን አሉኝ?
በስልክ ሞባይል ደግሞ ሚስኮል ታደርግልኝ ይዘውና ኮንታክት አደርጋለሁ።
ያው ጊዜ ሲደርስ እ, አ፣ አ።
አጭር መልዕክት ክሎሳል ለመያችን እሺ ስለማለት እሺ እሺ ቴንክ ዩ ጊዜውን ሰጥተው ስላዳመጡ ተከናለ መልካም ቀን ይሁን።
እሺ